Hello ልኬልሻለሁ አየሽው?
ቴሌግራም ላይ አዎ
OK። ብር አለው ውስጡ?
አዎ ብር አለው። አንድ ሺህ ከምናምን ነው ያለው። አንድ ሺህ ስድስት መቶ ነው አንድ ሺህ አምስት መቶ አካባቢ። ሁለቴ ነው ያስገባሁበት። መጀመሪያ አንድ ሺህ አስገብቼበት እ ሲጠፋብኝ ምንድን ነው ሆኖ ብዬ እንደገና አምስት መቶ ስጨምርበት እሱም ጠፋ።
በቃ check ለማድረግ ነበር አምስት መ- እ አስተላልፈንሎታል። አሁን withdraw ለማድረግ አይሞክሩ፣ ምክንያቱም አ- እየሰራ ስላልሆነ update እየ- እየሆነ ስለሆነ አዎ ነገ ይሞክሩ።
እሺ አስተላልፈናል።
እሺ እሺ አመሰግናለሁ።
እሺ መልካም ቀን።